ሄሎ ሄሎ
ወይ ተመስገን እንዴት ነህ?
ሰላም ነዋ።
አለን የምኑ game ደቂቃው እንዲቀየርልን የፈለከው
spin ኗ spin ኗ አራት ደቂቃ ብላ ነው የምትጀምረው እና ስንት ይሁንልህ?
በ- ከሶስት ደቂቃ እንጀምር ለማድረግ ነው ተመስገን ድሬዳዋ። እሺ አባቴ እሺ እና እንትኑንም እንደዛው ኬኖን display ው እንዲስተካከልልኝ ኬኖ ምን ሆነ?
ይሄ ከጎን አያወጣ እንትን አያስቀምጥልኝም እንትኑ display ዋን ልኪያት ነበረ እህ?
ከጎን አ- አ- አ- አያስቀምጥም ልኬልህ ነበረ ልኬዋለሁ ያየሁት እንትኑ ነው ላይ ፎቶውን እኮ ግን እንደዚህ እኮ ነው የኛ ኬኖ እንደዚህ ነው።
okay እንደዚህ ነው አይ ከጎን በኩል ግልጽ መሆን አለበት ምን okay ሪዛልት ምናምን አዎ።
አይ እንደዛ የለውም አባት እንደዛ የለውም አይ እዚህ አዎ።
ጎረቤት ላይ አለው የሆነ አዎ።
ጓደኛዬ ላይ እኮ አይቼን ላንሳ እና ላከሱ ነው ያኛው ነው ያኛው እንትን ነው። እስኪ ገብቼ አየዋለሁ። ኤዲዲስ ክላክልኝ ችግር የለውም። ለብሩክ እሺ።
ብለህ ላክልኝ።
እ?
ለብሩክ ብለህ ላከው ችግር የለውም። እሺ እሺ ግሩፑ ላይ እሺ አዎ እሺ አባ- እኔ ዲስኩን አይ እሺ